Hello ጤና ይስጥልን Best Bet።
Hello አቤት ጤና ይስጥልን Best Bet።
አለ እንትን ዋሎስ እንትን አያስብልም እንዴ?
እ odd ኡ ከሀያ በላይ ከሆነ ያስገኛል። እስቲ check ላድርግልህ። Cashier code ን ንገረኝ።
የትኬቱን አዎ
ካሸር ኮዱ
አገኘኸው? እሺ ችግር የለውም።
ካሸር ኮድ የቱ ጋር ያለው ነገር ነው?
ከጨዋታዎቹ ስር አለ አይደል? ባርኮድ አለው ከታች ከሱ ስር አስራ ሶስት ወይ አስራ አራት ብሎ የሚጀምር ቁጥር ማለት ነው።
እሺ አስራ አራት እሺ
አስራ አራት አስራ አራት አርባ አራት እህ
ዘጠና ዘጠኝ ሰላሳ ሶስት